እኔን አይዞህ
hello ሰላም ጤና ይስጥልን።
አብሮ ይስጥልኝ። እንዴት ዋልክ?
እግዚአብሔር ይመስገን።
ሰላም ነው እግዚአብሔር ይመስገን። እንዴት ዋሉ?
አለን። እግዚአብሔር ይመስገን። ኮሜዲያን እሸቱን ማግኘት ፈልጌ ነበር።
ምን ነበር ጉዳዮች?
እ? እ?
ጉዳዮች ምን ነበር?
ያንን ቢዝነስ ሀሳብ እንዲያማክረኝ እና በእሱ በኩል እንዲፈጸምልኝ ፈልጌ ነበር።
ድምፅህ ርቆኛል አባቴ፣ ይቅርታ እ? እ?
ድምፅህ ርቆኛል።
እ፣ አሁን ይሰማሻል በደንብ?
አዎ አዎ።
ኮሜዲያን እሸቱን ማግኘት ፈልጌ ነበር። ማግኘት የፈለኩበት ምክንያት ደግሞ የቢዝነስ ሀሳብ አለኝ። በ social media አይነት በዛ አይነት መንገድ ላይ business idea አለኝ እና በሱ ማስተዋወቅ እና በሱ እሱ ማግኘት ፈልጌ ነው